መስመር ላይ ነው።
መስመር ላይ
ብቃት የጥበቃ አገልግሎት አባት የቦታ ሎኬሽን አድርገዋል። ስልካቸው ደግሞ የለም።
አሀ የሎኬሽን እንትናችሁ የለም ፈርሷል።
እስኪ የመስመር ስልክ አላቸው። እስኪ ጥበቃ አገልግሎት ገዢ የጨረታ ማስታወቂያ እስኪ እነሱን ጠይቋቸው እስኪ ካለ ማለት ነው እነሱ ጋር ዜሮ አስራ አንድ አምስት እ
መስመር ላይ ነው።
አ ዜሮ አስራ አንድ አምስት
ዜሮ አስራ አንድ አምስት ሀምሳ አራት አ
አርባ ዘጠኝ ዘጠና ዘጠኝ እሺ በጣም አመሰግናለሁ።
ችግር የለውም። እነሱን ጠብቃቸው። የጥበቃ አገልግሎት ግዢና ጨረታ እንትን ናቸው። እስኪ ጠይቋቸው ብቃት የት ይገኛል ብለው።
እሺ እናቴ አመሰግናለሁ።
እኛም እናመሰግናለን።